Deja na pole lo va a comer. ሂላ ሂላ
ጤና ይስጥልኝ።
አብሮ ይስጥልን። ጉዳይን የደወሉ ተባኮ ምን ልርዳው?
እ ስራ ፈልጌ ባለፈው ተመዝግቤ ነበር። text ም አይገ- አልገባም እንትን ይላል ነበር። አስራ አምስት ቀን ሆኗል።
okay። በዚህ ቁጥር ነበር የተመዘገቡት?
አዎ እሺ። የት አካባቢ ነው የሚኖሩት?
ጎ- ጎሮ
ጎሮ። እሺ።
አ- ቆይ አንዴ ማስታወቂያዎች check ላድርግሎት፣ ይጠብቁኝ።
እሺ
ትዕግስት አለሙ በጽዳት ነው አይደል የተመዘገቡት?
አዎ እሺ። ስለዚህ ያው ስራ በመጣ ሰዓት ነው text የምናደርግሎት። ሁለተኛ ደግሞ ቴሌግራምም የሚወጡ ስራዎች ስላሉ እዛ ላይም እ፣ ይከታተሉና አይተው ይደውሉልን።
እሺ እሺ። እ፣ ብዙ ጊዜ ጽዳት ብቻ ስለማይመጣ ነው። ጽዳት ብቻ የሚመጣው ከስንት አንዴ ነው። እሺ። ወይ ምግብ የሚችሉ ከሆነ ምግብ እንጨምርሎት እንጂ ጽዳት ከስንት አንዴ ነው የሚመጣው።
አይ ጉዳት ነው አይፈልግም።
okay በቃ እሺ። እንዳልኩት ቴሌግራሙን ይከታተሉ፣ የጽሁፍ መልእክትም ይከታተሉ። እሺ። መልካም ቀን።
እሺ በቃ